ሄሎ
ሄሎ ሄሎ ጤና ይስጥልህ።
አብሮ ይስጥልን።
ከቡዳ bicycle manufacturing ነበር የደወልኩልክ። ባለፈው አውርተን ነበር ስለ ባጃጅ።
አ አ፣ የደብረ ብርሃንን agent ሰጥቼክ ነበር። አወራት ነው እንዴ?
አይዛ በአካል እኮ ሊሄድ ብዬ ነው።
ው- እ፣ የት ደብረ ብርሃን ሳይሆን ደሴ።
okay፣ ደሴ ልትሄድ አስበክ ነው?
አዎ እኔ ኮምቦልቻ ስለሆንኩ አ ደሴ ለሚሄድ አስቤ ነው።
okay። መች ልትሄድ አሰብክ?
አ በዚህ ሳምንት እሄዳለሁ ብያለሁ። እዚህ ትንሽ እሺ ስራ ላይ ስለሆንኩ ነው። ወይ ቅዳሜ ምናምን እሄዳለሁ።
እሺ፣ ዋጋውን ምናምን ነገሩክ?
ገና አልደ- ደውዬ አልጠየኳቸውም። ከምደውል እዛው በአካል እዛው ልሄድ ነው።
በአካል እሺ፣ እሺ፣ አ፣ እሺ፣ እንትን ካለ እዛ ደርሼ ቦታው ከጠፋኝ እደውላለሁ። ወይ ጊዜ ወይ እሺ።
እሺ፣ ሰላም።
እሺ፣ መልካም ቀን።